ಬಿಸ್ವೀಟ್ ಬೋರಾ ನೀವು ಕೊಮಲಟೋ
Okej, እንትን የህብረት ቤት ወኪል ነበርኩና ಹ್ಮ್ እሺ ኬት ነው
ከወላይታ ማልበል
ገነቱ።
እሺ ገነቱ ሰላም ነህ እግዚአብሔር ይመስገን ሰላም ነው።
አለን አለን ምን እርዳክ
እንትኑ ኦዱ የኔ የውሻው በስት ቤት የሚለው አይደለም፣ አይመሳሰልም። የቲቪው እና የዲሽ የቲቪ እናንት ነው አይመሳሰልም አዎ እሺ AnyDesk ላክልንና supervisor ኦች እንደመጡ ያስተካክሉታል እሺ ትንሽ ጠብቃለሁ
OK።
ከዛ ሁሉንም AnyDesk ላክልን አ
እሺ። አሁን ስራ ቦታ አይደለም ወይ?
እሺ ስትሄድ ላክልንና ይስተካከላል ችግር የለም በቴሌግራም አዎ በቴሌግራም የ support ቴሌግራም ላይ እሺ እሺ እሺ